Hello፣ ጤና ይስጥልን።
አብሮ ይስጥልን
ሰላም ነው?
አለን።
እንትን ቲክቶክ ላይ የሆነ ቪዲዮ አይቼ ነበር።
እሺ ምን አይነት መኪና?
five L ሁለት ሺህ ስንት ሞዴል ነው?
ሁለት ሶስት አ five L ሁለት ሺህ አራት ሞዴል ነው ምናምን።
ሁለት ሺህ አራት አለን።
አዎ፣ እዛ ላይ ዋጋ ጽፏል መሰለኝ።
ሁለት ነጥብ ስድስት በባንክ ከሆነ
አይ መጀመሪያ ላይ የሆነ five L ሁለት ሺህ አንድ ሞዴል ነው ሁለት ሺህ ሞዴል ያላችሁት እሱ አለን። ሁለት ሺህ ሶስት ሞዴል
አንተ ነገር ነው እ አንድ ነጥብ ሶስት
እዛ ላይ ስምንት መቶ ሺህ ብር ያላችሁ ስምንት መቶ ሺህ እኮ ስምንት መቶ ሺህ ከፍለው ሌላውን በባንክ
አ ሙሉ አጠቃላይ ሙሉ አጠቃላይ ስንት ነው?
እ
ሙሉ አጠቃላይ
ሙሉ አጠቃላይ አንድ ነጥብ ሶስት
አንድ ነጥብ ሶስት
ድርድር ይኖረናል ከፍተሻ በኋላ
እሺ thank you። ለማንኛውም ለመረጃው አመሰግናለሁ። ስልክ ልደውል እችላለሁ።